መጣለው ያስጥልን በሽት ቤት
ትላንት ነበረ ማለት ነው።
እሺ
ዊዝድሮ ማርግቼ እሺ ቆርጦ ዝም ማለት እና ስንት ብር ነው ሶስት መቶ ብር እሺ የቤት ቤት ቁጥር ንገረኝ የደወልክበት ነው ዜሮ ዘጠኝ አምሳ አራት ዜሮ ዘጠኝ ሰባት ሌላ ነው አዎ ሌላ ነውማ እሺ ንገረኝ
ዜሮ ዘጠኝ ሰባ አራት እሺ ሰባ አራት ስልሳ ሁለት እ- ስንት ስልሳ ሁለት ስልሳ ሁለት ዜሮ ሰባት ሰባት ዜሮ ሰባት ሰባት
ሶስት መቶ ብር አለ
እንመልሽ አለማየሁ ነው አይደል አለማየሁ ወደ ዜሮ ዘጠኝ ሰባ አራት ስልሳ ሁለት ዜሮ ሰባት ሰባት ዜሮ ሰባት ሰባ ሶስት እሺ ያው approve አድርጊ እላለሁ approve መደረግ ስለነበረበት ነው አንድ ሁለት ደቂቃ ጠብቆ ይገባል እሺ
ወደ ጨዋታው ነው ወደ ፊልም ወይ ወደ ቴሌብር ወደ አዘዝክበት እሺ እሺ እናመሰግናለን እናመሰግናለን ማየ